ልታያለሽ አልሰማ አቤት ወገብ ሲል ከተማ አስጠበብሽው ያንን ሸማ ላያራምድ ጠቦ ጫማ ማንከን ያውቆት ለከሸማ ቴቴቴ ቴቴቴ ቴቴቴ ቴቴቴ ቻየ ገበር ታሸጅ ዘናም ያሆ ይሜጥ ሲያቁራጥቤ ያሽ ቲኸር በማሆ ቀጭ የቦን ቀጭ አበም ሀበም ጨጨ ግዶ ቲቅ በሙር የሆነሪ ባሽቃር ታሽቃር ዳሊም የተሰተበ ኸረም ወይና ዘበር ቀጭ የቦን ቀጭ አይትሰጭ ይሄ ሰጭ ይጀብር የሸዋ ይጀብር የባዳ ሆሬ ባር ያጠቅርብ ሕይወጣም የሰብ ጎንዳ ቀጭ የቦን ቀጭ ማንባቸ ጨጨ ስሜ